የልቤን ሁሉ የምነግርህ ጋዘር ካለሽው ፈጣን መኪና ምነው ዘገየ ከሌሽ መዲና
ሾፌሩ ነው እንጂ ጊዜን የገደለው ፍጥነቱን ጨምሮ አልጓዝም ያለው አንተ እስጋ ለመድረስ መኪናው ፈጣን ነው
ልብሽ ከተነሳ ወዲህ ለመድረስ እስቲ ምን ይቀራል ለመመላለስ በኔ ናፋቂነት በአንቺ መቀስቀስ ብነገ ዛሬ ምነው በተስፋ ምነው ጎዳሽ መንገድ ሳይጠፋ ለመጣ ነበረ መንገድ ፈልጌ እግር መጓዝ ሆነን እንዴት አድርጌ ከኔው መዝለቁ ያልተመቸሽ መንገዱ ነው ወይ ያሰለቸሽ?
ጋጠባ ከመወቃቀስ ይበጀኝ ነበር አንተው ጋር መድረስ ገላዬን አናና ጋሌን አና ውሎዬን መድረስን አልቻልኩምና ያደረው ነገር የጋቡዳዬ ከምን ደረሰ የኔስ ጉዳዬ?
በትመጣ ነበር አሰባብረህ የልቤን ሁሉ የምነግርህ ያዘልቀለሽው ፈጣን መኪና ምነው ዘገየ ከኔስ መዲና?
እመጣለሁ ብዬ በጊዜ አስብና ማጀት ስንጎዳጉድ ሰዓቱም ያልፍና ሳልወድ ቀራለሁ ካቀድኩት ጎዳና
ቦታው ካስጠበበ በዝቶ መንገደኛ በነጋ በራሪ ተጉሼ ባደኛ እመጣለሁ ውስጤ ካለ መገናኛ በማለዳ አልቀርም እኔ እንቅልፍም የለ ሳላይሽ ባይኔ ከመጣቴማ ከብዶ ናፍቆቱ ፈጠን እያለ ይንጋ ሌሊቱ ሽፍንፍና አድርገሽ ባንዲት ውለዬ ይዘሽ ጠብቂ የኔን ጉዳዬ እስከሰገበኝ ይህን ሀሳቤን አንድ ቀን አዳረ ጨነቀው ልቤን ነገ ማለዳ አልቀርም እኔ እንቅልፍም የለ ሳላይሽ ባይኔ
መጣትና ከብዶ ናፍቆት ፈጠን እያለ የንጋ ሌሊቱ ሽፍንፍና አድርገሽ